ጤና ይስጥልኝ። ሳውዝ አፍሪካሪ ነው።
አዎ እሺ ከ ArifPay ነበር የምደውልለት። ረዲት እባላለሁ።
Okay ከ ArifPay
እሺ እሺ፣ ደንበኛችን ስሞት ይነግሩኛል?
ሜሮን እሺ፣ ደንበኛችን እ በዚህ ሶስት ሳምንት ውስጥ ምንም አይነት transaction እያየን አይደለም እና ምናልባት በ POS ሊያጋጠመው ችግር ካለ ለመጠየቅ ነበር።
አይ ምንም ያጋጠመ የለም። በኮሊደሩ ምክንያት እኮ ስራ የለም እና
እሺ የስራ አለመኖር ነው እንጂ ምንም የሚያጋጠማችሁ ችግር የለም።
እስካሁን አዎ እየተጠቀሙበት ነው። ላሪፍ ውጭ እንቱ ነው እም፣ ማሽኑ አዎ እሺ ምንም እሺ፣ ነገር የለም።
እናመሰግናለን።
በኮሊደሩ ምናልባት
እሺ፣ አይ መልካም ምንም እሺ፣ ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ደውለው ማሳወቅ ይችላሉ።
እሺ መልካም ቀን ይሁንልዎት።
አሜን እሺ